hello ጤና ይስጥልን።
አብሮ ይስጥልን።
እንዴት አረፈች?
እንዴት ነሽ?
አለን ይመስገን። ከዊፕላ solution ነበረ የደወልኩልሽ።
እሺ ባለፈው አውርተን register እንድታረጉ link ኡን ልከን ነበር በዚህ ስልክ ቁጥር። register አረጋችሁ?
አላረኩም። ለጊዜው ክፍለ ሀገር ሂጄ ቤተሰብ ጋር okay ነው። እሺ እሺ።
እና እንትን ተብላ ኢንተርኔት እኛ ጋር በጦርነት ምክንያት ስለተቋረጠ okay okay። እሺ እናት፣ እሺ በም- በምትችይ አመሰግናለሁ።
ሰዓት register ማድረግ በምትችይ ሰዓት አድርጊ።
እሺ እሺ እሺ። እናመሰግናለን። እሺ፣ ማ መልካም ቀን። እሺ እንዳንቺ